hello
hello hello hello አቤት ማን አቤት አቤት ይሰማል okay እንትን ነበር ማዘ- ማዘዣው እየሰራ አይደለም ምንም ወይ የሚስተካከል ነገር ከሆነ አስተካክሉት
ማለት አልገባኝም።
የምግብ ማዘዣ
application ኑ አዎ application ኑ እየሰራ አይደለም
እኮ እኛ እንዴት ማስተካከል እንችላለን?
normal አይ no no የኔን እኮ አይደለም ብልሽ የሁሉንም ነው አይ አሁን ማ- አሁን order እየተሰራ እየታዘዘ አይደለም እና ማዘዣውም ደግሞ ስንገባ አይሰራም
okay ቆይ አንዴ ጠብቀኝ።
እሺ
hello አቤት እንደማይሰራ ያወቅከው ምንድን ነው የሚላችሁ?
no log out ም ለማድረግ አይቻ እንትን አይልም። ሁለተኛ ደግሞ ምግቦችንም አያመጣም።
okay ግን እየሰራ ነው እያየነው ነው። እኛ ደግሞ እኛ ጋር ይሰራል።
active ነው እናንተ ጋር፣ አዎ እኛ ጋር fix ነው
እኛ ጋር እንግዲህ እየሰራ አይደለም።
ይሰራል ይሰራል። በደንብ ቼክ አድርገው እሺ እሺ